ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጣል።
እንዴት ነሽ?
እግዚአብሔር ይመስገን።
አዎ። መኪና Hilux እንትን አላችሁ እንዴ? አለን ምን አይነት ምን አይነት?
ልጋፍ
እ?
Hilux Hilux Hilux አዎ፣ አለን ሁለት ዘጠኝ ሞዴል አለን።
ፒካፕ አዎ
እም፣ የት ነው አድራሻችሁ? ይሄ እ፣ መስቀል ፍላወር ቀርጻው ነው። በባንክ መቻቻል ነው።
አ ይመቻችለታል።
ስንት ነው ሰላሳ ዋጋው?
ሶስት ነው የሚባለው እስከ አንድ ሚሊዮን ብር ድረስ ባንክ ይመቻችልሃል።
ኦኬ፣ ሌላ ስም ይቀንሳላችሁ ከሱ ዋጋው ማለት ነው።
ከሱ የሚቀንስ የጭነት የለንም።
ነገር የጭነት ነገር ሆኖ አዎ ከሱ የሚፈለገው በታች ከዛ ውጭ የለንም። ቲንካፕ በደብል ናቸው ሌሎች።
እንደምን ነው?
አዎ እሺ፣ እሺ